Hello ፊዲ፣ ሰላም ነው? ቀለሙ ነኝ። ቀለሙ ነኝ። ደህና ነህ?
እንዴት ነህ ቀለሙ? ወይ ወይ አባቴ
አለ ጠፋሁ ብለው በሰላም ነው?
አንዴ እመጣለሁ። ዩኒፎርም ለመውሰድ እመጣለሁ።
አዎ፣ አዎ፣ ጠፋ ብዬ ነው። ነገ ይኸውልህ፣ Hello፣ እየሰማኝ ነው?
እየሰሙ ነው እየሰሙ ነው። እሺ ነገ የአሺ ቡድን መሪ ክፍለ ከተማ እና የነዋሪዎች ቡድን መሪ ሰባት ተኩል ስብሰባ
አዎ ደርሰ አይቼዋለሁ። group ላይ ግን እንትን ነው እውቅናና ሽልማት አለ እ?
እውቅናና ሽልማት አለብን ነገ
አ፣ ተሸለማ ምን አገባኝ እኔ።
ስላለብን እ፣ ቡድን መሪው ሁሉም ስላ ያው እንዴ ደጋሽ ሆነ ጥላቴ ደግሞ ሰው እንጂ ምን ድግ- እኔም ልሸ- ድጋፍ እኔም አለ?
ልሸለምበት እኔም ልሸለምበት እንትና እ፣ ስማ እ።
ስማ፣ በሬ አለ እንዴ? በሬ ታለ በጣም ነው በሬ ያረዳ እ በሬ በጣለሁ ኧረ እያለ ደግ- እስኪ እያለ የለማ ስንወጣ- አይ ስንወጣ ነው የሚታወቀው። አላወቅነውም እና እስኪ post መጀመሪያ አድርገው እሺ፣ ሸልመኝ።
ቢያንስ እ?
post አድርገው post አድርገው ቢያንስ post አድርግልን።
በአረጋለሁ እሺ።
በቃ group ላይ IT group ላይ post አረጋለሁ። እሺ
እሺ በልሽ ይመችሽ።
ሰላም ሽልኝ